hello ጤና ይስጥልን ቤስት ቤት ዮናስ ነው ምን ልርዳዎ።
deposit አድርጌ ነበረ ከቴሌ ብር ላይ ማለት ነው እሺ
እና እስካሁን ብሩ አልገባልኝም።
በዚሁ ቁጥር ነው።
በዚህ- በዚህ ስንት ብር ነው deposit ያደረጉት?
ሁለት ነው የምጀምረው። ይኸው፣
ምን አሉኝ ደንበኛች?
ይኸው ልንገርህ፣ እሺ
ቁጥሩ ከሁለት ነው የምጀምረው። ሁለት ዘጠኝ ብለህ
እሺ
መጀመሪያ ሁለት አልክ፣ አዎ ዘጠኝ ዘጠኝ
እሺ
ዜሮ ስድስት
እሺ
ዜሮ አንድ